ስፖርት
hello ስፖርት ነው። ምንድን ነው?
እባክዎትን በ Aviator game balance እስካሁን አልገባልኝም።
እንዴት?
withdraw አድርጌው withdraw አድርጌው እም፣
በቴሌብር ነው የምጠቀመው፣ አልገባልኝም። ከዛ ደግሞ የለም ሁለቱም ጋር
እሺ ያልገባሉትን screenshot አድርገው ቴሌግራም ላይ ላኩልን። transaction history ውን
ልክ ያለው እኮ ነበረው transaction ምን ምን እንላት almost እኮ transaction ሳምንት history።
አልፎታል። አ?
transaction history የሚለው አለ አይደለ? የቴሌግራማችን ላይ
አዎ እሱን screenshot አድርገው ነው የሚልኩት።
እኮ በቴሌግራም እኮ screenshot አድርገልቸዋለሁ ማን ሰላሳ ይበል?
ዜሮ ስድስት የምንጨርሰው አ?
እሺ። ማን ልበል?
ተስፋ አብርሃም
ማ
ተስፋ አብርሃም
ተስፋዬ
አብርሃም አብርሃ አ በዚህ ቁጥር ነው አ።
እስኪ ስልኮትን ይንገሩኝ።
ዜሮ ዘጠኝ አስራ አራት
እሺ ዜሮ ዘጠኝ አስራ አራት ሰባ ስምንት ሰላሳ ሁለት
እሺ
ሀያ አምስት
እዚህ ነው?
ፈረንጆች አ አ በዚህ ነው የላኩት።
አዎ ሰባ ስምንት ሰላሳ ሁለት ሀያ አምስት
እሺ እ
በፈረንጆቹ በአስራ አምስት ቀን ነው ይሄ ነገር እንትን ያደረገው። ከዛ በፊት አምስት ሺህ ብር ነው?
አዎ አልከፈቱለትም እስካሁን።
አልከፈተም።
እሺ ቀኑን ይጻፉልና መቼ እንደሆነ በአስራ በአስራ አምስት እኮ እዛው ላይ ይጻፉልን።
ቴሌግራም አስራ ጋር አምስት አስረኛ ወር ሁለት ሀያ አራት ብሎ ይጻፉ። አዎ
እሱ መጻፍ እችላለሁ፣ ግን ያው የነገር ይችላል እኔ አይደለምማ የማስተካክለው ሌላ ሰው ስለሆነ ለዛ ሰው እኮ ልልክለት ነው።
okay እሺ እሺ ይቅርታ በዛ ይልካለሁ ስልክ ቁጥርም አላኩም። ስልክ ቁጥር ይላኩ።
በዛው ልላከው አዎ already ቀኑንና አይተ ስልክ ቁጥር እሺ ቀኑንና እሺ ስልክ ቁጥር አድርገው ይላኩ።
እሺ አመሰግናለሁ